hello ጤና ይስጥልኝ ቃል ኪዳንን ከ Best ጋር ነው።
ሀምሳ ሺህ withdraw ነበር አልገባኝ። አቢሲኒያ ላይ
እሺ ዛሬ ነው
አሁን በስልክ ቁጥር ነው።
አዎ
እሺ ወደ አካውንቱ ይመለስና አስር አስር ሺህ አድርገው ያወጡታል።
እሱ አይደለም ሌላ ነው። አሁን አስብ ያማ ስህተት ነው ተብዬ አሁን ይህን ወደ እንትን ልኬዋለሁ። አሁን ልክ ያለው አስር አስር አስራ አስራ አምሳ ልክ ያለ የመጀመሪያው አባይ ባንክ ነግቼውና አዎ አካውንት ስታዊ አሳውቄ ይመለስ ይላል ብሎኛል።
እሺ አንዴ መስመር ላይ ጠብቁኝ። እሺ አስር አስር ሺህ ተመስገን አማን የሚል አካውንት አስር ሰላሳ አራት ዘጠና አንድ ሰላሳ አንድ ሁለት ልክ ነኝ?
አዎ አዎ
እሺ check እያረኩኝ እነግሮታለኝ። አዎ ይበሉኝ ልክ ከሆነ account ኡ እሺ፣
አስር ሰላሳ አራት ዘጠና አንድ ሰላሳ አንድ ሁለት አዎ
አስር ሰላሳ አራት ዘጠና አንድ ሰላሳ አንድ ሁለት አዎ አቢሲኒያ
አስር ሰላሳ አራት ዘጠና አንድ ሰላሳ አንድ ሁለት አዎ
እሺ የመጨረሻ አስር ሰላሳ አራት ዘጠና አንድ ሰላሳ አንድ ሁለት አዎ እሺ ሁሉም confirm ተደርጓል። አሁን process ላይ ነው ይገባሉታል። ትንሽ ጠብቁ።
እሺ መልካም ቀን።
አሚን